ውጭ በይናዋ የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ መቶ ሰው ቢሰለፍ አንቺን የማይመስለኝ ፍቅር ነው ህመም ነው በይስኪ ንገሪኝ አንቺን ባየሁበት ሌላ ልታይ ቢለኝ ጠራጠርኩት ልቤን ተነካሁ መሰለኝ ተነካሁ መሰለኝ በወር በአስራ አምስት ቀን ከሆነ ነገሩ ሳላይሽ አልቀረም ይብዛ እንጂ ችግሩ ሰውነቴም ከሳ ልቤም ተጨነቀ ናፍቆቴም አልወጣ ፍቅሬም አላለቀ ፍቅሬም አላለቀ የኔ ቆንጆ የኔ ሸጋይ ቁጭ ነው የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ መንገዱ ቀጥታ የለው ጎርበት ባጣው ደርሶ አደናቀፋኝ ያቺ ልጅ ብትመጣ ቀኑን አብረን ውለን አሁን ስንለያይ የቀረሽ መሰለኝ አይንሽን የማላይ አይንሽን የማላይ የኔ ቆንጆ የኔ ሸጋይ ቁጭ በይ ናውጋ የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ የኔ ቆንጆ የኔ ሸጋይ ቁጭ በይ ናውጋ የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ ሲጫወቱ ማማር ሲለብሱ መድመቅ ውብ እንደሷ ቆንጆ አይቼም አላውቅም አንቺ አለሽኝ ብዬ ጠልቼ ሁሉንም እንደምን ከርታታ ብቸኛ ለሆነ ብቸኝ ለሆነ የኔ ቆንጆ የኔ ሸጋይ ቁጭ በይ ናውጋ የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ ወይ? ካጠገብ የሆና ትጫወት ተሳቅ ከጥርሶቿ መሃል አለም ይናፈቅ አልሰማ አልኩኝ እንጂ ልቤ የሚነግረኝ አሁን መጫጣቦት ለእኔ የሚሆነኝን ለእኔ የሚሆነኝን የኔ ቆንጆ የኔ ሸጋይ ቁጭ በይ ናውጋ የኔ ቆንጆ የኔ ነሽ ወይ ልምጣ ልከተልሽ ነሾይ የኔ ቆንጆ የኔ ሸጋይ ቁጭ በይ ነው የኔ ቆንጆ የኔ ነሾይ ልምጣ ልከተሽ የኔ ቆንጆ